ሄሎ ሰላም ጤና ይስጥልኝ። ቤስት ቤስ ከራር ነኝ። እባክዎ ምን ልርዳው?
ቁጥር እስከ እስኮዱን ገሽ ቁጥር ለማየት
ይቅርታ ደንበኛችን አልገባኝም። ምንድን ነበር ያሉት?
አቢቲን ቆርጬ በቁጥሩ የሌለው እስከ ማድረጊያ የሌለው ነው። ቁጥሩ ኮዱ እሺ እ ኳስ ነው።
አ እሺ ካሸር ኮድ አለው አይደለ?
አ በቃ እሱን ይንገሩኝና check ላድርገው መጀመሪያ እሺ።
ይንገሩኝ።
አስራ ሶስት
እሺ ሀምሳ ሰባት አስራ ሶስት ሀምሳ ሰባት አርባ አምስት
እሺ ሰላሳ ሰባት
እሺ ሁለት መቶ ብር ቦነስ አለው። እሺ ቦነስ ሄደው አለው።
መውሰድ ይችላሉ። አዎ ሁለት መቶ ብር አለው። ሄደው መውሰድ ይችላሉ። እሺ እንደዚህ ቦነስ ምናምን አይሰጡም። ሆኖ
ቦነስ እኮ ነው ይሄ ሁለት መቶ ብር እኮ ቦነስ ነው።
ቦነስ ሁለት መቶ ብር የሚሰጠኝ አዎ
እሺ ሁለት መቶ ብር ቦነስ አለው። እርሱ እንትን ያሉት የቆረጡት ከእንትን ነው አይደለ? ከ shop ነው አይደለ?
አ በቃ ሄደው መውሰድ የሚችሉት ደግሞ ከቦነ ከቆረጡበት shop ነው። እሺ እሺ እሺ አሁን update ስለተደረጉሎት scan ቢደ- ቢደረግ ትክክለኛውን ጨዋታ ያሳዩታል። ሄደው ማውጣት ይችላሉ።
እሺ እሺ ስለደወሉ። እናመሰግናለን። መልካም ቀን።